ያት ያሁኑ ጨዋታ ያሁኑ መግባባት ያሁኑ ጨዋታ ለትካዜ ነው ወይ ላሳብ ለትዝታ ለትካዜ ነው ወይ ላሳብ ለትዝታ አይኔ ሲፈልግ ታተሃል ባገሩ አይኔ ሲፈልግ ታተሃል ባገሩ እንዴት አይገኝም ሰው በቆም ነገሩ እንዴት አይገኝም ሰው በቆም ነገሩ በንስቲ ልቤ ላይ ተመላለሰው እስቲ በልቤ ላይ ተመላለሰው ወዶ አይረሳምና እንደኛ አይነት ሰው ወዶ አይረሳምና እንደኛ አይነት ሰው ሆድ አንጀቱን አስሮ ያለባብስሃል ልቤ ማያወጣህ ያደባብስሃል አፈግነ ደግነው ስትገለነሳል አፈግን ደግነው ስትገለነሳል ክፉ ነው መናፈቅ ክፉ ነው ትዝታ ክፉ ነው መናፈቅ ክፉ ነው ትዝታ ፍቅር ላሸነፈው ወደረ ተረታ ፍቅር ላሸነፈው ወደረ ተረታ በተለይ በከፋኝ አንተ ባጣው ጊዜ በተለይ በከፋኝ ሆድ በባሰኝ ጊዜ ይበረታብኛል እኔማ ትካዜ ይበረታብኛል እኔማ ትካዜ ይበረታብኛል እኔማ ትካዜ ሌላው ሲቆርት ለአንተ እየሰነበተ ሌላው ሲቆርት እየሰነበተ የኔ አካል ዝም ብሎ ይጨነቃል አንተ ወይ ዘደኛ መሆን ወይ መላ ማወቅ ወይ መለኛ መሆን ወይ ዘዴ ማወቅ ከማትረሳበት ከልቤ መዝለቅ በላንጀቴን በልተኛ እንዳጨርሰው በላንጀቴን በልተ እንዳጨርሰው ተረጂ ነው መቼ ያፈቀረ ሰው ሄጃለሟገተው አልከሰው ከችሎ ሄጃለ ሟገተው አልከንሰው ከችሎት ይክረምልኝ እንጂ የኔው ገላ ችሎት እስቲ እኔው ልጎዳ በሀሳብ እስረኝነት እስቲ እኔው ልጎዳ በሀሳብ እስረኝነት አይመችምና ፍቅር ለዳኝነት አይመችምና ፍቅር ለዳኝነት አስወዳጅ ሰውነት ላይ ትስታ ሰፊ